hello ጤና ይስጥልኝ እሱን
ሄሎ ሄሎ አቤት ሄሎ ሄሎ ይሰማኛል እ ሰላም ነው።
ሰላም አለን
እንትን ወደ ሰሚት አካባቢ ሪል ስቴት አላችሁ አይደል?
አ ሳሚት ኮንዶሚኒየም ጋር አ እና ኪራይ ስንት እንደሆነ ለማወቅ ነበረ።
ክራይ አይደለም እ ክራይ የለንም እኛ መሸጥ ነው
okay ሽያጭ ስንት ነው? እሺ
እ በካሬ ሰባ ዘጠኝ ሺህ ብር
በካሬ ሰባ ዘጠኝ አ
okay ባለ ሁለት መኝታችሁ ስንት ነው?
ያ ሙሉ መረጃ ቢሮ መጥቶ ነው የሚያገኙት እኔ የተወሰነውን መረጃ ነው የምሰጠው
okay በእሺ ሌላ ቦታስ ይሄ ነው የሚቀንሰው?
አ አለን ወደ ዘጠኝ የሚሆኑ site ኦች አሉን ግን የዘጠኝም site ዋጋ ይለያያል
እኮ የሚቀንሰው የትኛው ነው?
የሚቀንስ ወደ ጀሞ አለን ስልሳ ሰባት ሺህ አስራ ሰባት ሺህ አ
እሺ እደውልልሻለሁ።
እሺ ማን ልበል ስምዎትን
ብሩክ እሺ ምን ላይ ነበር ማስታወቂያችን የሰሙት
no ሰምቼው አይደለም agent ነግሮኝ ነው።
እሺ እሺ